hello ጤና ይስጥልኝ ሊንግስቶን ሆምስ አ ሰላም ናችሁ?
ይመስገን እንዴት ኖት?
አለን። የት አካባቢ ነው ቢሮአችሁ?
ቢሮአችን ቦሌ አለ ሞ- ቦሌ ሞኤንኮ ጋር እሺ።
ልደታ እና ገርጂ ቦሌ ሆምስ
አሃ ልደታና ገርጂ።
ቦሌ አዎ ገርጂ እኔ የት ደግሞ አካባቢ ቤ- ነው ያሉት እርስዎ?
እኛ ቃሊቲ ነን እና አዎ።
እ፣ እንትን ነው እናት ባንክ ነው ከባንክ ነበር እና መጥተን ለማናገር ፈልገን ነበረ ፋይናንስ ላይ ወይ አስተዳደር አካባቢ ማናገር የምንችለው ካለ እ፣ ኮ- ወደ የፋይናንስ ጉዳይ ነው የምታናግሩት?
እ፣ ሂሳብ እኛ ጋር እንዲከፈት ምናምን share እየሸጣችሁ ነው መሰለኝ አይደል?
አዎ፣ እንደዛ ከሆነ head office ነው የሚመለከተው። head office ነው መምጣት ያለባችሁ።
የት ነው head office ኡ?
ቦሌ ሆምስ ገርጂ።
ቦሌ ሆምስ አዎ፣ አዎ።
አሀ፣ ገርጂ okay። ወይ ይሄ በአዲሱ በእንትኑ ጋር ያለው አስፋልት ኮሪያ ማለት ነው?
ሆስፒታል ጋር ኮሪያ ጋር ነው ትንሽ ዝቅ ብላችሁ እ?
ከኮሪያ ሆስፒታል ትንሽ ዝቅ ብለው።
okay እሺ፣ እዛ እንምጣ።
አዎ፣ አዎ።
እሺ እሺ። እንትን share ግን እየተሸጠ ነው አይደል?
አዎ share እየሸጥን ነው። አዎ እ፣ አሁን እሱ- ቅርብ ጊዜ ነው የጀመራችሁት አይደል?
አዎ ቅርብ ጊዜ ነው። እርሱ በባንኩ በኩል arrange እንዲሆን ነው።
አ በባንኩ በኩል አ እም፣ ከባንክ ጋር ከኛም ጋር አብራችሁ እንድትሰሩና ሼሩንም በተመለከተ እኛ መሸጥ እንችል እናንተን ሼር በእኛ በኩል እንዲሸጥ እሺ መጥተው ማናገር ይችላሉ። ዛሬ ይመጣሉ።
እ፣ ዛሬ አይደለም በቀጠሮ ነው መምጣት የሚቻለው።
እ፣ ያው አሁን ላይ ማናጀሮች ስላሉ ነው። ያው እ፣ ይቻላል። በተመቻችሁ ቀን መምጣት ይችላሉ።
ነገ ጠዋት ነው ያሰብነው። ነገ ለጠዋት thank you። ጠዋት ስንመጣ ደውለን check ማድረግ አለብን። ዝም ብለን እንምጣ።
አይ ዝም ብላችሁ ነው።
እሺ እሺ። thank you እመቤት። መልካም ጊዜ